ሄሎ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
CPO ገዝተን ተጫርተን ማለት ነው የተሸነፍን አንድ እቃ ላይ ማለት ነው።
እሺ።
አንደኛ ነገር አንድ ብቻ ነው መጫረት የሚቻለው በአንድ CPO።
አዎ። ከዛ ሲመለስ ደግሞ በሌላ እሱን ራሱ ወይም ሌላ አስገብተው።
እኮ እንዴት ነው የሚመለሰው? አልተመለሰልንም።
አዎ፣ እየመለስን ነው።
አ፣ እቃዎቹም እያለቁ ነው በዛው ልክ ማለት ነው።
አዎ፣ አይገባኛም። እየመለስን ነው ስለዚህ በቃ ከደረሰ ደረሰ፣ ካልደረሰ አልደረሰም። ለምን ትመልሱት?
እ?
በምን ትመልሱታላችሁ?
በምንድን ነው የከፈሉት? በቴሌብር በቴሌብር፣ ሆነ?
አዎ።
አዎ፣ ቴሌብር በራሱ እዛው ላይ ይመለሳል።
ወደ ቴሌብር ይመለሳል።
አዎ፣ ስለዚህ ሌላ ከፍሎ እስከዛ መጫረት ነው ማለት ነው።
አዎ፣ አዎ።
እሺ፣ እሺ።
እሺ